ጤና ይስጥልኝ በሽቱ ቤት ቤቲ ነኝ የምልደው ምን አልሽኝ?
ዩኒቨርስቲ ነው የዘግዶ ሄደዋለች
እሺ የርስ
ፕሮሰሲንግ ብሏት ነው አንድ ከስተመር መጣ ምን አንድ ሺህ አልሽኝ?
አራት መቶ ብር ፕሮሰሲንግ ሄሎ አልሰማሁሽም ይቅርታ
አንድ ሺህ አራት መቶ ብር ፕሮሰሲንግ ብሏት
መች ነው ያደረጋችሁ ፕሮሰሲንግ ትላንት።
ከሆነ process አድርጎ ሲጨርስ ነው የሚገባላት በቻፓ ነው
በቻፓ አይደለም እ
እንደዚህ ዝም ብሎ በምንድን ነው የሞከራችሁ በቻፓ አይደለማ በምንድን ነው withdraw ያደረጋችሁ
ስልኳን ንገረኝ እስኪ የበሽቱ ቤት እኔ ብር ስልክ ቁጥሯን ይዤ ስልክ ቁጥሯን ንገረኝ። ዜሮ ዘጠኝ ሀያ ስምንት ሀያ ስምንት አስራ ሰባት እሺ የደወልሽበት ነው
አ በዚህ ነው ይሄ ነው ቁጥሯ የደወልኩብኝ።
ትናንትና ነው ያልሽኝ አ ትናንት በዚህ ሰዓት ነው።
እሺ የርስ በ voucher ነው ያወጣችሁ እሺ voucher በቮይስ ኮድ ነው?
ተቀበያትና ካሹን ስጫት አንድ ሺህ አራት መቶ voucher code አላመጣችልኝ። processing እኮ እንደሆነ ስልኳ ውስጥ ግቢና ማለት ነው voucher code አለ አንድ ከ- አንድ capital K ብሎ የሚጀምር ማለት ነው ልንገርሽ እንዴ voucher ኮዱን አ ኮምፒውተር ላይ ላውጣ እ?
ስንት አይደል? ኮምፒውተር ላይ አዎ ኮምፒውተር ላይ ልጻፈው እሺ እንዴ?
አንድ አንድ capital K
አንድ capital K
ሳምንት
ሰባ አራት ዜሮ ስድስት
ሰባ አራት ዜሮ ስድስት አዎ እንደሱ አድርጊና አንድ ሺህ አራት መቶ ብር cash ስጫት እሺ እሺ